ወይ ነው ወይ አለሁልሽ።
ጠይቅ አዎ እዛው ነኝ።
እንዳትረሳው ብዬ አይ እንዳትረሳና እንትን እንዳይሉን ብዬ ነው።
አይ እዛው ነኝ። ምን text ማሳወቅ ይኖርብኛል አይደል አለቃ?
አዎ ያለውን ነገር አሳውቅ። እዛ ነኝ ያለሁት ምናምን ብለህ አሳውቅ።
አዎ እንደዛ አይ ሚስት ካላናንሳ አላነሳም ስላለች ነው። በቃ ቴክስት እልክለታለሁ።
በቃ እሺ፣ እሺ፣ እሺ፣ እሺ።